ሄሎ ሄሎ።
አቤት አጥቼ ነበር። አሁን ቅድም ነው የደወልኩልሽ። አንቺ እኮ አንቺ ነው።
ማን ይሄ- ያናገራት?
ሴት ናት ግን ድምፅ ለኛ በዜሮ አንድ አስራ ሁለት ሁለት ሺ ሀያ ሶስት ሁለት ሁለት አሸንፌ አንድ አንድ አስገብቶልኝ ነበር።
አንዳንድ አስገብቶልኝ ማለት
አ፣ ተመሳሳይ ትኬት ሁለት ቆርጬ እም፣
አንዱን አስገባልኝ። አንድ አንድ አንዱን አላስገባውም።
አንዱን አላስገባም።
እሺ የሁለት አልገባም።
ያላስገባውን cashier cashier code ኡን ወይም ትኬት ID ውን ነገር ይሄ cashier code ማለት ID የምትለው ነው እንዴ? እሷ ብቻ ነው በስልክ ነው የምትታየው።
የቆረጥከው ወይስ በ cashier ነው? ሄደ ሱቅ ላይ ነው የቆረጥከው?
በስልክ ነው።
እሺ በቃ ID የምትለዋን ንገረኝ።
ID ዜሮ E እህም፣ አምስት B እህም፣ አምስት B አሁኑ አራት B አራ- አራት B እሺ አምስት B አራት B C A አምስት B አራት B CA C A አራት F እሺ አምስት C እህም፣ ዜሮ ሰባት እህም፣
E አራት እህም።
B eight አንዱ ደግሞ ቆይ አንዴ ዜሮ E አምስት B አራት B CA four አራት F አምስት C ዜሮ ሰባት E አዎ።
አራት B B B8 B eight አ ዜሮ ነው ወይስ O ነው?
okay እሱን ደግሞ ቆይ check አደርጋለሁ።
ወይ ቴሌግራም ላይ screenshot አድርገህ ላክልን።
እሺ በቃ እሺ፣ እሺ እሺ አባ እሺ እሺ።